Hello?
ሌላ ሁለት ላስብልሽ ነው።
አቤት እም፣ ደውለሽ ነበረ።
ተደውሎ ነበረ ትናንትን፣ ምንም ለዛ ነው የደወልኩት።
እሺ ዊ ከዊ ፕላስ solution ነበር የተደወለልሽ። ዊ ፕላስ application ላይ ተመዝግበሽ ነበረ።
አዎ፣ okay። አዎ፣ እም፣ የተመዘገቡ አካውንቶችን active እያደረግን ስለነበረ ነው የደወልነው እና system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር። ይቻላል?
ይቻላል።
እሺ እ፣ ምን አገልግሎት ነበረ የምትሰጪው?
የቤት እቃ መሸጥ፣ የቤት እቃ የቤት እቃ መሸጥ።
አዎ፣ ፈርኒቸር።
እሺ እም፣ እዚሁ ስልክ ቁጥርሽ ላይ ነው የተደወለው? እዚህ ቁጥር ላይ አዎ፣ በዚህ ቁጥር ነው የተደወለው።
እሺ እ፣ የት ነው የምትገኙት?
ላምበረት አካባቢ ወደ ላምበረት?
እ፣ ላምበረት ልክ ቻይና ኮሌጅ
እሺ እ፣ contact person አንቺ ነሽ?
አዎ እኔ ነኝ።
ማን ነው ስምሽ?
ትዕግስት ትዕግስትማ።
ታደሰ
እም፣ እሺ በዚሁ ስልክ ቁጥር ብለሽኛል። ዜሮ ዘጠኝ ስልሳ አንድ አዎ፣ አስራ አንድ አስራ ስምንት ሀያ ሁለት አዎ።
እም፣ የስራ ቀን
ማለት ከሰኞ እስከ ቅዳሜ ከሰኞ እስከ ቅዳሜ።
እም፣ እሺ ከስንት ሰዓት እስከ ስንት ሰዓት?
ከሁለት ሰዓት እስከ አስራ ሁለት ሰዓት እንሰራለን።
እሺ እ፣ ንግድ ፍቃድ ወይንም መታወቂያ በቴሌግራም ማግኘት እንችላለን በፎቶ?
ይቻላል።
እሺ የቴሌግራም ቁጥር text ይደረግልሻል።
ግብር ከፋይ መሆናችንን ለማወቅ ነው።
አዎ መታወቂያም ይቻላል።
እሺ መታወቂያ አልቻለም።
እሺ አመሰግናለሁ። መልካም ቀን። እሺ